ይቅርታ አንሱሶ ስለማለት ፈልጌ ነበር። አንሱስ ለማለት ፈልጌ ነበር።
በዚህ ሀምሳ አራት ነው የምጫኑትን ኖ ኖ 54 አምሶ ማለት ፈልጌ ነበር። ይቅርታ እኮ የትኛው ነው የምጭንልህ?
አዎ እኮ ከአስራ አምስትን ማለት ነው ው- ውቤ አምሳ ሶስት ላይ ከአስራ አምስትን በዛኛው ኮምፒውተር ኢምቢ ብሏችሁ ነው። እስቲ ተል- ፕሊዝ።
ተልኮልሃል ከ- ካሸሩ ፓስወርድ እና ዩዘሩ አዎ ልኬ አዎ ልኬልሻለሁ። እሱ ራሱ አምሳ ሶስት ነው። አምሳ ሶስት እ እ ነው። አይ ወደ ላይ ተልኮልሃል። ሁሉም ከካሸራ አንድ እስከ ካሸራ አምስት ተልኮልሃል።
አዎ ተልኮል ከተላከልኝ እኮ ነው የላኩልሽ።
እሺ እሺ። ስለዚህ እኔ ዴስኩን ነው የላክልኝ ከታች አዎ አይኒ ዲስክ ነው የላክ። አይ ያኛው ፓስወርድ ነው። ያኛው ደግሞ ያው ዩዘር ኔም ነው።
15 አይኒ ብሎ ዲስኩን ነው ልኬልሻል። እሱ አዎ እሱ አይኒ ዲስክ ነው።
በቃ እሺ፣ አክሰፕት ይበሉ።
እሺ እሺ